ጤና ይስጥልኝ አሪፍ ነኝ። መሀሌት ነኝ። በኩል ልርዳዎት?
Eh, dame. Pero, ሄሎ
ay, no Sorry.
vamos. Ah, Eh, sí.
ይቅርታ ለምኞች
Eh?
አማርኛ መናገር ይችላሉ?
Ah, ይችላሉ። ኮድ ጽፎኝ ነበር ባንክ
ከ- ምን አሉኝ?
ኮድ ኮድ ጠፍቶብኝ ነበር። የባንክ ሞባይል ባንክ ማለት ነው።
እሺ
እሱን እንዴት ልክልኝ ፈልገ ነበር።
የምን ባንክ ነው የጠፋበውት?
ኦጂ ገምታ ኦሮሚያ።
እሺ ስለዚህ እ፣ ይሄንን ጉዳይ ኦሮሚያ ባንክ ላይ ደውለው ይጠይቋቸው። እኛ አሪፍ ቤጋ ኮድ አይኖርም።
እሺ
መልካም ቀን ይሁንልዎት።